ጤና ይስጥልኝ ማሪባባ ጤና ይስጥልኝ ሁለተኛ ጊዜ መደወሌ ነው። የኩዌት ኤምባሲ ስልኩ ፈልጌ ነበር። የለም አለ ቢባል ጥሩ እኮ ነው። ላይ ላይ ዘጉ።
ይቅርታ አባት እንትን እኮ እየመለሰብን ስለሆነ ነው።
በቃ የለም ማለት ይቻላል። በቃ አልችል አላገኘ ነው የማይባልም ዝም ብሎ ይዘጋል። እንዴ?
አልዘጋንቦትም አባት።
አሁን ማግኘት እንችላለን አንችልም?
ይቅርታ እሺ፣ አንዴ ጠብቁኝ።
tap tap ያደረጋችሁ ጋር share copy link tap tap ያደረጋችሁ
እሺ ያ- ጋር tap tap መስመር ላይ ነው አዎ፣ መስመር ላይ ነው።
የያዙ እሺ፣ ቁጥራችን
እሺ
ዜሮ አስራ አንድ ሶስት
ዜሮ አስራ አንድ ሶስት
ሀያ አምስት ሀያ አምስት
share copy link ዘጠና አንድ ጋር tap tap ያደረጋችሁ ዜሮ ዜሮ መለወጥ የምትፈልጉ ገዛ ላይ ስላለን በእርጋታ ይህን ያስገቡት።